hello ጤና ይስጥልኝ sister።
ሄሎ ሄሎ
አቤት፣ hello፣ አቤት።
ሰላም ነው?
ሰላም አለን።
አይ በሆነ በሬዲዮ ሰምቼ እና አገልግሎት ምንድን ነው የሚለው ስለ
ምን ነበር የሰሙት ሬዲዮ ላይ?
እ?
ምን አይ ነበር?
መጨረሻ ላይ ነው እና የሆነ አክሲዮን አክሲዮን አዎ፣ ልክ ነው።
እ፣ አዎ፣ አክሲዮን እየሸጥን ነው። ያው ዛሬ ነው መሸጥ የጀመርነው። ዛሬ ነው መሸጥ የጀመርነው። የት አካባቢ ነው ያሉት?
እንትን ስድስት ኪሎ ለእንዲህ አንሸጡት share ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን መግዛት ይችላሉ።
share share አዎ፣ አክሲዮን ማለት ነው
አልገባኝም፣ ግን ሲያስረጅ እኮ ሙሉ መረጃውን ለመውሰድ ቢሮ ለምን አይመጡም? ልደታ ጋ እኮ ቢሮ አለን። ስድስት ኪሎ ከሆኑ ቢሮ መጥቶ ሙሉ መረጃ መውሰድ ይችላሉ።
የቱ ጋር ልደታ ፍርድ ቤቱን አወቁት
አላውቀውም። በሰፈሩ አዲስ ነኝ።
ወይን ዛይ ድረሱና ይደውሉልን፣ ወጥተን እንቀበሉታለን።
እሺ።
እሺ ማን ልበል? ስሞትን
እ?
ማን ልበል?
ሜሮን እሺ ምን ላይ ሬዲዮ ላይ ነበር ማስታወቂያችን የሰሙት።
አዎ፣
ስለዚህ ነገ ልደውልዎት።
እሺ እሺ እሺ